ሰላም ሰላም፣ ጤና ይስጥልኝ። Best Bet ሰላም ነኝ። እባክዎን ልርዳው?
እሺ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
አለን። Withdraw betting ተጠቃሚ ነበርኩ። Withdraw ብዬ በአየር ላይ ቀርኩ።
እሺ መስመር ላይ ጠብቀኝ። እሺ
እሺ
ቃል ኪዳን ነው የምንልርዳው?
እ
Best Bet ነው ቃል ኪዳን ነው የምንልርዳው?
እሺ በ withdraw ብዬ አዲስ አበባ በአየር ላይ ቀርቶብኝ የመቼ ነው?
ቆይቷል። የተወሰነ አንድ- ስንት ብር ነው ያሉኝ?
ሀምሳ ብር ናት።
በ voucher ነው ያደረጉት?
Withdraw ብዬው pending ነው የሚለው ወይ ወደ እንትና ሆነ እኮ።
ወይም ወደ
Account history ላይ ገቡና
እም፣
Voucher history የሚል አለ። History ከሚለው አጠገብ
እሺ እዛ ላይ ቀኑን ያስገቡና የመቼ እንደሆነ
እ፣
ከዛ እሱን ኮፒ አድርገው መልሶ deposit ያደርጉታል። Voucher code ኡን copy ካረጉ በኋላ ማለት ነው።
አየህ እሺ መልካም ቀን።
እም።